ሀያ ሺህ ብር እየሄደ ከባንክ ነው እየወጣ የሚመጣው ማለት ነው። ሄሎ ጤና ይስጥልኝ።
አለን አለን፣ ሰላም ነው።
ፔንዲንግ ቅዳሜ ያለ ነግሬያት ነበር፣ ግን ምንም እስካሁን ስንት ነገር በምንድን ነው? በሳንቲም ነው።
በሰንቲም ካልሆን በኢኮኖሚ ነው።
ገባኝ።
በሳንቲም ቤ በሳንቲም ቤ በሳንቲም ነው።
አዎ፣ አዎ፣ ሳንቲም በደ- ቤ የብሱ ነው። አሳውቀናልና እኛም እያናገርናቸው ነው፣ እየጠበቅናቸው ነው፣ እየተታከሉ ነው።
ወ- ወደ ቴሌ ብር እኮ ነው። በሳንቲም ቤ ወደ ቴሌ ብር አዎ፣ pending ላይ ነው ያለው አይደለ? status አ cancelም ብዬ እኮ cancel አላደርግም አለኝ እኮ።
እኮ pending ላይ ነው። አሳውቀናል።
አዎ።
ትንሽ ጠብቁን፣ ይስተካከላለች።
እሺ እሺ